ጤና ይስጥልን ጤና ይስጥልን ከአሪፍ የነበር የምደውልዎት ደንበኛችን ኢሜል ላይ ወርተውን ነበር።
አዎ የሆነ ብር እኮ አስገብቼ እሺ
እንትን አላለልኝም ነበር፣ wallet ላይ አልገባልኝም ነበር። ማታ ግን ገብቷል መሰለኝ የተወሰነ ተስተካከለልዎት ማታ ላይ?
የተወሰነ ብር። አዎ ግን የቀረው?
ይቀራል አሁንም።
እሺ ኬተሪት አዎ፣ ነበር ድገ- ያስተላለፉት ከቴሌ ብር ወደ ሁሉ ስፖርት።
ወደ ሁሉ ስፖርት።
አዎ እሺ ደንበኛችን የቀረው ስንት ብር ነበር?
እርግጠኛ አይደለሁም፣ ዛሬ ላይ አልገባሁም። እስኪ ቆይ ግን check አደርጋለሁ። ግን በቀደም እንትን ያልኩት ገብቶልኛል።
እሺ ትላንትና ደግሞ ማለት ሳስገባ ነው ያኛው ራሱ የገባው።
እሺ ደንበኛችን ካልገባሎት check ያድርጉና ድጋሜ ዘጠና ሶስት ዘጠና አምስት ላይ ደውሎ ያስመዝግቡን ደንበኛችን።
እሺ፣ እሺ፣ አመሰግናለሁ።
እኛም እናመሰግናለን። መልካም ቀን ይሁንልዎት።
መልካም ቀን። እሺ፣ ላንቺ